ሄሎ ጤና ይስጥልን። እንግዲህ ምን ልርዳዎት?
ጤና ይስጥልህ።
አብሬ ይስጥልን።
ቅድም ትኬት አስመዝግቤ የነበር ቦታ ሲጄ ነበረ። የት ጋ ነው ህንፃው?
ህንፃው ሴሚ- ሴሚስ ኢኮኖሚክ
ኢኮኖሚክ ሴሚሲ ሚካኤል ነው አዎ፣ ሴሚስ ሚካኤል ኢኮኖሚክ አሶሲዬሽን ህንፃ የሚል ከዚያው ድልድዩ ጋር ድልድዩ ጋ ነው። አዎ፣ እሺ። ስንተኛ ጋ ነው?
እ፣ እዚሁ እንደገቡ በሩ ጋር ያገኛል።
በር ጋ አለ።
አዎ፣ እሺ፣ እሺ።
ስለ ስለ ደወል እናመሰግናለን። መልካም ምሽት ይሁንዎት። እሺ፣ እሺ።